ወደድኩ ማለትሽን ላይቀር ጃዳኔ ወደ አንቺ ስመጣ አስመሰልሽ ፍቅርን የለበጣ ለቀልድና ለፌት ወስኝ ለቦታ በፍቅራችን መሃል ይፈጥራል ቅሬታ ብሬ ስሜ ከብሬ ነገሮ ለበጣና ሞደድ ይለያያል ዘሮ ስለይች ወሲሄድ ስቀር ወደድኩ ማለትሽን ላይቀርም ቻዳኔ ወዳንቺ ስመጣ አስመሰልሽ ፍቅርን የለበጣ ድንገተኛ ግጥሞስ ግራ ቢገባሽም ፍቅር ፍቅር እንጂ ቀልድ አያዋጣሽም። ፍቅር ሲባል ሰምተሽ ሳይገባሽ ስሜቱ ለበጣና መውደድ እንዴት ያላባቱ ስለይሽ ወይ ሲሄድ ሲቀር ወደድኩ ማለትሽን ላይቀር ታዳኒ ወደ አንቺ ስመጣ አስመሰልሽ ፍቅርን የለበጣ ሁሉ እንዳይመጣ በእኔና ባንቺ ላይ ማሰብ ይገባሻል ስለ ፍቅር ጉዳይ ብትኮኝም ቅሉ ለመውደድ እንግዳ ለቤት ይቀላሎይ ፍቅርን ያሄዳ ስለይሽ በሲሄ ስቀር ወደድኩ ማለትሽን ነገር ታዳኒ ወዳንቺ ስመጣ አስመሰልሽ ፍቅርን የለበጣ ስለይሽ በሲሄ ስቀር ወደድኩ ማለትሽን ነገር ታዳኒ ወዳንቺ ስመጣ አስመሰልሽ ፍቅርን የለበጣ ስለይሽ በሲሄ ስቀር ወደድኩ ማለትሽን ነገር ታዳኒ ወዳንቺ ስመጣ አስመሰልሽ ፍቅርን የለበጣ